ሄሎ
ሄሎ ምን እንትን real estate ነው አይደል?
አዎ አዎ Flintstone ነው የምንኖርበት ምንድን ነው የሚባለው?
Flintstone Homes
okay የት አካባቢ site የት የት ቦታ አላችሁ site?
ወደ መሀል ቦሌ ሜክሲኮ ሲኤምሲ ሳር ቤት አለ አ ወጣ ወዳሉት ደግሞ አያት ጣፎ ሰሚት ጀሞ እና ቱሉ ዲምቱ አለ
ማለት ቦ- ቦሌ airport ኡ አካባቢ ነው።
ቦሌ ከማተሚያ ጀርባ ያለ ቦሌ ማተሚያ ቤት ጀርባ።
አዎ አዎ
okay ማለት እ- እንትን እ፣ እንደ እ፣ ምንድን ነው የሚባለው እም።
ይሄ ባለ እንትን ባለ ፎቁ ነው አይደል የምትይው?
አዎ አፓርትመንት ነው አፓርትመንት። አዎ አዎ አዎ
ቅዳይ አሁን እኮ ማስታወቂያ ላይ ትንሽ
okay ሙሉ መረጃ ለማግኘት ቢሮ ብቅ ማለት አይችልም የት አካባቢ ነው ያሉት እርሶ
እ፣ እኔ ፒያሳ ነው ያለሁት።
okay ገርጂ ቦሌ እና ልደታ አለን የት አይ ይቀርቦታል ወንድ- እርሶ ወንድሜ ከውጭ ስለሚመጣ እም፣ እም።
እሱ እንትን ልበር ብዬ ልጠይቀው ብዬ ነው።
ካልሆነ ሙሉ መረጃ የሚሰጡት ሰው ልልክሎት እችላለሁ ይመቾታል አሁን
አይ አሁን አይደለም፣ በቃ details እንደውላለን ወይም እንመጣለን። እዛ ድረስ ገርጂ አለ አይደል?
አዎ አለን ከኮሪያ ለፒያሳ ሆስፒታል የሚቀርበው ገርጂ ነው።
በቃ ከቀረቡት ኮሪያ ሆስፒታልን ያውቁታል አዎ አውቀዋለሁ። አዎ ከኮሪያ ሆስፒታል ወደ ቦሌ ሆምስ የምትወስዷ መንገድ አለች አይደለ እም።
እዛ መንገድ ላይ በስተግራ በኩል ነጭ ህንጻ አለ Flintstone Homes የሚል እዛ ነው ዋና ቢሮ
ማን ነው የሚባለው?
Flintstone Homes okay እሺ፣ thank you።
እሺ መች ብቅ ማለት ይችላሉ
አዎ እሱ ገና ወደ ሀገር ውስጥ አልገባ።
okay አንድ ላይ ነው የሚመጡት አዎ
እሺ እሺ መልካም ቀን okay አሜን።
እሺ